ከፈለግ ሰላም ነው።
ካሰበተ ህድ ከሬድ ክሮስ እሺ
ቤቲንግ ትኬት ነጭ የሆነ ያወጣልን አይደለም
የስፖርቱ ነው ያወጣል፣ ግን እስ- አዎ እስካኑ አይወጣም። ትኬቱ ላይ እስካን እናደርገዋለ እሱ እየወጣልን አይደለም፣ እየወጣልን አይደለም።
ማለት እስካን አያደርገውም ነው? እስካን አያደርገው ትኬቱን እስካን አያደርገውም?
አይ ትኬት ኮድ ሰጥቶ እናወጣላቸው የለም አሃ
scan ኡ ላ- ላዩ ላይ ወረቀቱ ላይ scan የለውም።
Okay። barcode ኡ አትወጣም ነው?
በ barcode scan እናደርገዋል አይደለ? ትኬቱ ላይ ገባኝ እኮ ትኬቱ ይወጣል አይደለ? ትኬቱ ይወጣል፣ ትኬቱ ይወጣል፣ ትኬቱ ግን ይወጣል።
barcode ኡ scan አይለካም የሚደረግ ነው?
አዎ አዎ የለም።
barcode ኡ አይለችም።
አዎ Okay። ምንም አይወጣም፣ ምንም barcode በቃ ወረቀቱ ብቻ ነው የሚወጣው?
ወረቀቱ ብቻ ነው እየወጣ ያለው የስፖርቱ ማለት ነው
Okay። እሺ። ቴሌግራም ላይ የ- የት ሾፕ ነው?
እ የት shop የት ነው? የት shop ነው?
ሬድ ክሮስ ሬድ ክሮስ። እሺ። ቴሌግራም ላይ ጻፉልኝ። የ support ቴሌግራም አለሽ አይደል?
የ support ኡ በዚህ ነው አዎ፣ ላኪልን። እስኪ ትኬቱን ፎቶ አንስተሽ እዛ ላይ ላኪልን። እሺ